ወቅፍ ካበል
ያነስልኝ ሳፋ አቤት ምን ልርዳው?
ሻማ ወደ ቴሌብር ልኬ ድሮ ቤት እንደገባ አላየሁም።
ምን አለ?
ወደ ከቻፓ ወደ ቴሌ ብር ልኬ ዲፖዚት ላይ ብር ልኬ አ- የት እንደገባ አላየሁም።
ከቻፓ ወዴት ነው የላኩት?
ወደ ቴሌ ብር
ከቻፓ ላይ ነው? ከምን ድርጅት ነው የላኩት? ከቻፓ መላክ አይችሉም።
ከ-